ጤና ይስጥልኝ የሴት የበራ መርጃ ማዕከል እባክዎትን ምን ልርዳዎት? ሄሎ ጤና ይስጥልን ሄሎ ጤና ይስጥልን ሄሎ አይሰማም ሄሎ ሄሎ ጤና ይስጥልን ድምፅዎት አይሰማም ርቋል ምን አሉኝ ሄሎ ጤና ይስጥልን ድምፅዎት እየተቆራረጠ ነው እና አይሰማም ደግሞ የራቀ ነው ሄሎ ሄሎ ሄሎ
አይሰማም?
አሁን ይሰማል ግን እየተቋረጠ ነው እሺ ምን ምን እርዳዎት ምን ያርጉ? በጣም እየተቋረጠ ነው ድምፆት አይሰማም
እሺ፣ በጣም ልጅ ሲደውል
ትኬት ፈልገው ነው
እሺ፣ እደውላለሁ። ደውልለት ወይኛ እሱኛ ደውሉት